ሰላም ሰላም፣ ጤና ይስጥልኝ ቤተሰብ ከላይ እባክዎን ልርዳው?
ሰላም ነው አለን እግዚአብሔር ይመስገን።
ትናንት ሀቢት ሚቲንግ እሺ ከጣቢያው እንትን አድርጌ ዲፖዚት መጥፋት ነበር እነሱ ያሳያል፣ ከእኔ ግን የለም።
የትኛው ነው?
ዜሮ ዘጠኝ ዜሮ ሰባት ስምንት ይሄኛው ነው የቤተሰብ ቁጥር?
አይደለም፣ ዜሮ ዘጠኝ ዜሮ ሰባት እሺ ሀያ ስምንት ሀምሳ ዘጠኝ ሀያ ስምንት
ይቅርታ፣ ዜሮ ዘጠኝ ሀምሳ ሰባት no ዜሮ ዘጠኝ ዜሮ ሰባት ዜሮ ሰባት እሺ ይቅርታ፣ አ፣ እሺ
እሺ ዜሮ